hello ጤና ይስጥልን Best Bet ኦ hello hello አይሰማም? ጤና ይስጥልን Best Bet አዎ ይሰማል። ግን ብሩ የብሩን ቴሌ ብሩ withdraw ባስበቱን withdraw ያልከው እስካሁን ቴሌ ብር አይገባችሁም።
okay በደወልክበት ቁጥር ነው?
አዎ
ዛሬ ነው?
አ ዛሬ ነው?
አ
ስንት ብር ነው?
መቶ ብር ነው። ባለፈው ነው ግን ሀምሳ ብር ነው ያለው ግን አሁን መቶ ብር ነው።
withdraw አድርገህ ነው deposit?
እ
withdraw ነው deposit ያደረግከው?
withdraw ነው ያልከው?
ዛሬና ትናንትና withdraw የተደረገ ብር የለም። እሺ
እ
withdraw የተደረገ ብር የለም በዚህ ስልክ።
እንጂ deposit ነው ለማስወጣት ነው ፈልገው ባስበት ውስጥ ነው ያለው ቴሌ ብር ማስገባችሁ የምፈልገው ከየት ነው የሚገባው? አንተ አሳይ
መቼ ነው withdraw ያደረግከው ወይ deposit ያደረግከው? ቀኑን አታውቀውም?
እ አሁን አ- አዎ አሁን እስከ ሁለት ቀን ነው
ሁለት ሁለት ቀን ቀን ከባድ
ሁለት ቀን ይሆነዋል ነው?
አዎ
በአንድ ነበር ማለት ነው።
እ እ
እሺ ቆይ አንዴ ስንት ብር ነው? መቶ ብር አዎ አገኘኸው?
okay voucher ነው ያደረግከው። እሺ
እሺ አሁን ቴሌ ብር ማስገቡ የዚህ ስልኩ እኛ አይደለም ማስገባት የምንችለው፣ ራስህ ነው ማስገባት የምትችለው። እሺ እሺ ከየት ነው መ- አሁን እያስገባ ነው ያልከው?
አ፣ account history ላይ ትገባና አ voucher history የሚል ታገኛለህ።
እሺ ይቅርታ እዛ account የኔ አላውቅም። ባስበቱም እን የባ- ወይም ደግሞ የባስበቱም ቴሌ- ይመልሳለን።
ቴሌግራም ላይ ጻፍልንና የቴሌግራማችን ላይ ሙሉ አይ አሁን አንተ አይማችሁም። ባስበቱም የመልሱ እኔ እኔ ማድረግ አልችልም። ራስህ ነህ ማድረግ የምትችለው። እሺ
እሺ ማ- ም- ምን እንደማስገባ ነው ያልከው?
account history ላይ ትገባና እም
voucher history የሚል ታገኛለህ። account history ላይ ስትገባ voucher voucher history የሚል ታገኛለህ።
እም
ከዛ voucher code እዛ ላይ ታገኛለህ። የብሩን መጠንና voucher code ታገኛለህ።
እም እዛ ላይ depo voucher ኮዱን ወስደህ voucher ላይ deposit ማድረግ ነው። እሺ
እሺ እሺ